hello ጤና ይስጥልኝ ቤተሰብ የስራ ኃይል ነው ልርዳው hello hello ጤና ይስጥልኝ እ ድምፅህ አይሰማም እንደም hello
bonus ነበር አልሰጠኝ አለ።
እሺ አንዴ cashier code ኡ ንገረኝና check ላድርግልህ።
አስራ አንድ
እሺ
አስራ አንድ ዘጠና ሁለት እሺ
ስልሳ ሶስት አርባ አምስት
ይሄ ተመላሽ የለውም። አንድ loss ነው ያለው፣ ግን odd ኡ ትንሽ ነው።
odd ኡ ትንሽ ነው።
አዎ የትኬቱ አጠቃላይ odd አለ አይደለ? total odds የሚለው እ፣ ስንት ወር ነው የሚሰጥ?
እሱ loss ላደረገው match odd ሲካፈል ከሀያ በላይ መምጣት አለበት
እና ሀያ ሰባት ወር እኮ ነው።
እኮ ሀያ ሰባት ነው total odd ኡ loss የሆነው ሀያ match ሰባት odd ሰላት ነው።
እኮ እ፣ ሀ- ሀያ ሰባቱን ለአንድ ነጥብ አራት ሰባት አካፍለው ከሀያ በታች ነው የሚመጣው። loss ላደረገው እና- match odd ሲካፈል ከሀያ በላይ መሆን አለበት። ያንተ ግን ከሀያ በታች ነው የሚመጣው።
እሺ ሌላ ልንገርሽ።
እሺ እሺ ንገረኝ።
አስራ አንድ ዘጠና አራት
አስራ አንድ ዘጠና አራት
ሶስት ሰባ ዘጠኝ ዜሮ ስንት አልከኝ?
ሰላሳ ሰባት ዘጠና ሰላሳ ሰባት ዘጠና
ዘጠና
ይሄም እንደዛው
ከዚህ በፊት ግን እንደዛ አልነበረም።
እ፣ እንደዚህ ነው ሁሌ።
አይ ከዚህ በፊት ሀያ ምናምን odd ሆኖ ቦነስ ሰጠናል የቆረጥ እኮ አይደለም ሲካፈል ነው ተካፍሎ ከሀያ በላይ እኮ ከሆነ ይሰጣል። ግን odd- total odd ኡ ብቻ ሳይሆን የሚታየው ተካፍሎም ከሀያ በላይ መምጣት አለበት። እሺ ስለደወልክ እናመሰግናለን። መልካም ቀን።